Hello hello።
ዋሽንግተን የሕክምና ማዕከል እሺ ሰላም ነው።
ሰላም።
እ እ ዳግማዊ ሚኒሊክ ሆስፒታል ነበር የምንደውለው። እ non contrasted CT ፈልገን ነበር።
እ እ non contrasted CT
chest CT CT ነው head head
brain ነው
አይሰማም።
እኮ brain ነው አይደለ? head ያልሽ አዎ አዎ አዎ brain CT አዎ non contrast brain CT ሰባት መቶ ብር
እሺ እ ስንት ስንት ነው ያልሽኝ?
ሁለት ሺህ ሰባት መቶ ብር ሁለት ሺህ ሰባት መቶ አዎ እሺ እ ስለዚህ አምቡላንስ ይፈልጋል።
እሺ ችግር የለም። አስ- ስልካችሁን አሳልፋለሁ። አንቦብ እሺ።
የሚመለከተው ክፍል ደውለው communicate ያደርጋቸዋል።
እሺ በዚህ ቁጥር አይደለ?
እ እ?
በዚህ ቁጥር ቢደውሉ ያገኛሉ። ድምፅ አይሰማም?
አዎ አዎ ድምጽ ይቆራረጣል። አዎ ያገኟቸዋል። እሺ